ሄሎ ጤና
ሄሎ
ሄሎ ደንበኛችን
ቦነስ ነበረ
እሺ ቁጥሩ ይነግሩኛል
አስራ አራት አስራ ሶስት
እሺ
ስልሳ ስምንት እሺ
አስራ ሁለት
እሺ ዜሮ ሶስት
እሺ
በቃ እ
hello
አቤት ቦነስ አምሳ ብር አለት
ቦነስ ሀምሳ ብር አለው አዎ እሺ እናመሰግናለን